ቤት ቤት ምሳሌ ውስጥ አሁን ኤርፎኑ ሄሎ
ሄሎ ሰላም ጤና ይስጥልኝ ቤት ቤት
እስኪ አንድ ቲኬት check አድርግልኝ። ሁለት እሺ
አስራ ሶስት እሺ
ሰባ አንድ እህ
ሰማንያ ስምንት እህ
ሀያ አምስት
እሺ lost ነው እሺ አባ
እ ሎስት ነው በስቶቷል።
አዎ ሶስት lost አለው እሺ አስራ ሶስት እሺ
ሰባ ሁለት እህ
አስር አስራ አንድ
ይሄም እንደዛው ሎስት ነው እሺ
እሺ እሺ አባቴ እሺ መልካም ቀን